લાગશે માલિકની બખૂબ રાઉત.
હેલો Hello finish કરી લઈ.
હા બિનવારસે બિનવારસે હું તલાક છે પહેલે બિન પહેલે બિન અને બોપી લાકેશ አሁን ደግሞ አሁን አሁን አካውንት አጠገቡ
મ- ምናልባት ደንበኛችን ሶስት በጣም ይቆራረጣል።
አሁን ከላይ ብር ደግሞ ሶስት ብር ሰዎች ነበረሽ ከዛ ደግሞ ብር ውስጥ ብር ምንድነው ገባሽ ከዛ ስልኩ ብር ምን ያለሽ ነው ቴሌግራም የላክ እያለሽ ነው ቴሌግራም ደግሞ ላኩ ነው እሺ እሺ ብር ይስተካከል አለ ምናምን ያለሽ አሁን አሁን ብር አካውንት አጠገቡ ጎናት እሺ ስምዎትን ይንገሩኝ። እርስዎም ስሙ አዎ፣
ለልደ ኻሊድ አራይስ
እሺ እዚህ ጋር እንደሚያሳየኝ ከሆነ እርስዎ ደውለው የሰጡን መረጃ እና የላኩልን screenshot ተያይዞ ለሚስተካከሉት ክፍሎች ተልኮላቸዋል። ተስተካክሎ Okay.
እንዳለቀ እኛ ደውለን እናሳውቅዎታለን።
አነ ጥዋት ነው ቦት ሰበሽ እስካሁን ምንድን ነው ነው የምትስተካክሉት?
አሁን እስከዚህ ሰዓት ይስተካከላል ማለት አልቻልንም። ብዙ ተመሳሳይ case ኦች ስላሉ እነዛ ሲያልቁ የእርስዎም ተራውን ጠብቆ እንዲሁ ይስተናገዳል፣ ይስተካከልሎታል።
አሁን ስታክሉት አይደለም
ምን አሉኝ?
አሁን ስንት ሰዓት ነው የምጠብቀው? አሁን አዎ እስከዚህ ሰዓት ልንሎት አንችልም፣ ጊዜ ሊወስድ ስለሚችል እኛ ሲስተካከል ብንደውልሎት ይሻላል።
እስከምለው
እ
እስከምለው
ምን አሉኝ?
ሳስተካክል አሁን በሰዓት የለም ከስተካከልኩ ወይ አሁን አስተካክሉም ያለች ነው። አሁን ደግሞ ምንድን ነው የምትፈልጉ? በሳ ደግሞ እስካሁን የምጠብቁ አንተ ደግሞ ሰራተኛ ነች። አሁን ደግሞ የህዝብ ነው ነገርኩ። ትንሽ ነው
ያ- ትሰራለች ስለ- ምንድን ነው? ሀያ አራት ሰዓት ብትሰራ ትሰራለች።
ያሉት ደንበኛችን እርስዎ የሰጡ መረጃ እኮ ተላልፎሎታል። በእኛ በኩል ያ- አስተላልፈናል።
ለአነ አካውንት ይኸው አነ ደግሞ ላኩ ነው
አዎ፣ ያንን አካውንቶትን አይተው አለመግባቱን አረጋግጠው የሚያስተካክሉሎት ክፍሎች ሌሎች ናቸው። ለእነሱ እኛ አሳውቀንሎታል።
አየህ አየህ ሲስተካከል እሺ።
ደግሞ እኛ ደውለን እነግሮታለን።
እሺ እሺ፣ ሌላ ምረዳውስ ነገር አለ?
አየህ አየህ አየህ እሺ፣ ስለደወልን አመሰግናለን። ቀጥሎ ከሚሰሙልስ በኋላ ስለ አገልግሎት